hello ሰላም ጤና ይስጥልን ChipChip
ሌላው ሌላው hello ሰላም ጤና ይስጥልን እ ሰኞ ዕለት ፓስታ አዝዤ ነበረ አልደረሰኝ። ሌላ እቃ ደርሶኝ ሊደርሰኝ አልቻለም። ብሩን ብትመልሱልኝ። ተደጋጋሚ ደውያለሁ ግን መፍትሄ የሚሰጥ የለም።
okay ቦይዝ ፓስታ ነው አዎ እስኪ ስልኮትን ይንገሩኝ
አስራ አንድ አስራ ሁለት አስራ ሁለት
ሰማንያ ስምንት ሰማንያ አራት
እሺ ብሩን refund እንዲደረግልዎት ነው የፈለጉት አዎ
እሺ ይቅርታ በጣም አሁን ይደረግልዎታል ይኸውልሽ ብዙዎቹ እንደሱ ነው የምትጥሪ ላይ ያላችሁ ልጆች ግን መፍትሄ አትሰጡም። በእናትሽ እንደው ተደ- ወይ አስተላልፊልኝ ወይ እንትን በይልኝ። እኔ ብሩን እፈልጋለሁ።
እሺ ጠብቁ ትንሽ አሁን ውይ ይደረግልዎታል ይቅርታ በጣም በእግዚአብሔር ስም